Спорт вакыымны
ዜና
ስፖርት ነው። በኮም ደግሞ
ኦኬ እንትና እያለ እምቢ አለኝ ዩ ዋሌት ዳዝ ኖት ሀቭ ኢናፍ ፋውንድ ይላል። ሀያ ብር ሀያ ሻርፕ ቲም ይላል።
መርጬ እ?
ስክሪንሻት አድርገው ይላኩልን።
ኦኬ የቆረጥካቸው ሀያ- ሀያ- ሀያ ቲም- ሀያ ቲም መርጬ ማለት ነው እ፣ ሊቆርጠው ሲል ማለት ነው your wallet does not have enough fund ይላል።
ምንድን ነው የሚለው?
አይሰማም? your wallet does not have enough funds ነው የሚለው።
funds እስቲ screenshot አዎ።
አድርገው ይላኩልን ቴሌግራም ላይ hello ሚ- ሚለውን ነው። እሺ እሺ እሺ አዎ አዎ ስክሪንሻት አድርገው ይላኩልን።
እሺ እሺ